ስፈልግ ፍቅር ወደህ ምን ላርግህ ዘመድ ያለ የወዳጅ ያለ የዘመድ ያለ የወዳጅ ያለ ምን ይሻለኛል ክፍራ ክንፎኛል እንደጀመረ እንደጀመረ ይጨርስ ካላይ ማን ያስጥርሃል ተቀርቆ መቀር ስልሽ በላይ ነሽ ተቀርቆ መቀር ስልሽ በላይ ነሽ አታዋየኝም ወይ ምነው ጎኔ ሆነሽ አታዋየኝም ወይ ምነው ጎኔ ሆነሽ ሰቀቀኔ ሰቀቀኔ አልጣሽ በይ ከጎኔ በከፋ አይነበርን አንተማ ዋሃየቱ በከፋ አይነበርን አንተማ ዋሃየቱ ቢያለ እንጂ አይንህ መዞር በየቤቱ ማሮ ሌላ ማሮ ሌላን አለኝ የኔ ገላ እንደሚሆን ያዚውን ረተ አይሆንም እንደሚሆን ያዚውን ረተ አይሆንም ሰጥቼሽ የለም ወይ ምንንም ምንንም ሰጥቼሽ የለም ወይ ምንንም ምንንም መላው ሰውነቴን በፍቅርሽ አስረሽው መላው ሰውነቴን በፍቅርሽ አስረሽው ምነው ያለ አግባቡን እኔን ጠረጠርሽው ነው ያለ አግባቡን አይነት ጠረጠርሽው አካል መውደድ ለማምገላ ነይ ነይ የኔ መላ እና በእኔ ላይ ገላ ካልተመደም እንደዋ በእኔ ላይ ገላ ካልተመደም እንዳነጋገርህ ልብህን ያልሆነም እንዳነጋገርህ ልብህን ያልሆነም እግርህ ተመሪ ነውን አይገባም ከታጣው እግርህ ተመሪ ነውን አይገባም ከታጣው አይንህ እያየነው ነገር የሚያመጣው አይንህ እያየነው ነገር የሚያመጣው አካላቴ ሰውነቴ ትሆናል እንጂ በሞቴ ነው
ኧረ እኔን መውደድ ኧረ እኔን ፍቅር ኧረ እኔን መውደድ ኧረ እኔን ፍቅር ጉድ አደረገኝ አስደነገጠ ቻል አድርገው እንጂ ቻል አድርገው እንጂ ቢያስደገድግ ፍቅር ወደህ ምን ላድርግህ የዘመድ ያለ የፍቅር ያለ የዘመድ ያለ የወዳጅ ያለ ምን ይሻለኛል ፍቅራ ክንፎኛል እንደጀመረን እንደጀመረን ይጨርስ ካለ ማን ያስጥልሃል?
አይኔ ውለታታ ጥላቻ ተረፈው አይኔ ውለታታ ጥላቻ ተረፈው የሆነ ጣጣውን አይቶሽ በከነፈው የሆነ ጣጣውን አይቶሽ በከነፈው ምነው መወቀሱ ንግሪያስ ምን አጠፋ ነው መወቀሱ መግሪያስ ምን አጠፋ በሾበቂ ፋቱ ወደ አንቺው በለፋ በሾበቂ ፋቱ ወደ አንቺው በለፋ አካል መውደድ የማንገላት ነይ ነይ የኔ መላ ማየትህ አይጎዳም ልብህን ገስጠው ማየትህ አይጎዳም ልብህን ገስጠው እዛም እዛም አይበል ነግርህ አደብዝተው እዛም እዛም አይበል ነግርህ አደብዝተው ልፋ ቢልህ እንጂ ብዙም እትመኘው ልፋ ቢልህ እንጂ ብዙም እትመኘው አንዷን ነው በፍቅር ዞሮ የምታገኘው አንዷን ነው በፍቅር ዞሮ የምታገኘው አካላቴ ሰውነቴ ትሆናለኝ በሞቴ
ኧረ እኔን መውደድ ኧረ እኔን ፍቅር ኧረ እኔን መውደድ ኧረ እኔን ፍቅር ጉድ አደረገኝ አስደነገጠ ቻል አድርገው እንጂ ቻል አድርገው እንጂ ቢያስደገድግ ፍቅር ወደህ ምን ላድርግህ የዘመድ ያለ የወዳጅ ያለ የዘመድ ያለ የወዳጅ ያለ ምን ይሻለኛል ፍቅራ ክንፎኛል እንደጀመረን እንደጀመረን ይጨርስ ካለ ማን ያስጥልሃል?
እየተውሽው እንጂ ላሸው ከአንገቷ ይምጣ እንጂ ከሆነ ከአንጀቷ